hello hello፣ ጤና ይስጥልኝ። ከዊ ፕላስ ሶሉሽን ነበር የደወልኩት። ባለፈው ዊ ፕላስ ሶሉሽን app ላይ ተመዝግባችሁ ነበር አይደል? አሁን አምላክ እያደረገ ስለሆነ ሁሉ አንዳንድ ነገሮች እንጠይቁት ነበር። ምን አልከኝ?
ዙም ከፍቼ የሆነ አልከፍት ነገር አለኝ።
app ኡ ነው አዎ
okay። ይሄ allow ስ ምናምን የምጠይቅበት ቦታ ነው።
አዎ፣ ብዙ ነገር ነው የሚጠይቀው። በቃ እኔም
አዎ፣ እሱን እሱ ነው allow። ካልተደረገ አይሰራም app ኡ።
allow የሚደረገው አንቺ ጋር ነው።
no አይደለም። ኧረ ልክ ገና ስታወርድ ስምህንና ስምህንና ኢሜል ምናምን ከጻፍኩት በኋላ allow allow ምን ልመጣበታለህ? permission ጠይቅበት ማለት ካሜራ ነው phone ምናምን
ስለዚህ እንደዛ አንተ ብዬ ስደውልልሽ እሺ ይቻላል።
ሞልቼ ልደውልልሽ አዎ አዎ ይቻላል። እሺ